ቁስላችን ደካምሽን አሁን ትረዳሁት ጉዳችን ከባሽ ያንችን አንጀት አጥፋሽ ለኔ ማውራስሽ ህመምሽን ጉዳችን ድንገትሽን ሰንሰትሽን ስራዬ ለዚህ በቃሁና ወልጄ ከብጄ ጎጆ ቀናሁና የልጅ ነገርማ አየሁትማ ማለት የልጅ ነገርማ አየሁትማ አይንን በአይን ማየት መውደድ ነው ማሰሪያው፣ መውደድ ነው ማሰሪያው። እኔም ወልጄ ሳምኩ ለዘርዘር በቀሁ እኔም ዘርቼ ቃምኩ በኮታ ሞላሁኝ እኔም ማተባልኩ አበበች ሰበልኩኝ ይመስገን አምላኬ የእናቱ ወግ ቢደርሰን ለዘርዘር በቃሁኝ አበበች ተባልኩኝ ያንቺ ወግ ቢደርሰኝ አምሳያ ዳኛሁኝ መስገን አምላኬ ለዘርዘር በቃሁኝ አበበች